ሄሎ ወይ check አረግሽልኝ? ጠይቄሽ ነበር ነው
ለመቼ ነበር ያልከኝ?
ለነገ ነበር ያልኩሽ።
ለነገ ምን አይነት ትርጉም ነው የፈለከው?
ስታንዳርድ ካለ standard standard እንኳን ተይዟል እና ወይ ጠዋት ደውልሽ ከአምስት ሰዓት አምስት ሰዓት አዎ አምስት ሰዓት ላይ ለምን check out ይኖራል ዲ- አሁን ስታንዳርዱ ማለት ነው።
ነው። እሺ እሺ እሺ እሺ